Mendoza.
ሄሎ
ሄሎ
ሄሎ ጤና ይስጥልኝ። አባኩት ምን ልርዳው?
እግዚአብሔር ስትልን ሳንቲሙን ቆርጦ ዝም ብሎ መቋረጥ ምንድን ነው?
ስንት ብር ነው የተቆረጠበት?
አራት አራት ሳንቲም ባየቀን
ተቋርጦለታል እኮ የቴሌቪዥን ደንበኛ ነበሩ፣ ግን ተቆርጧል። ደንበኝነቱ ሳቋረጡት ዘጠኝ ዘጠና አራት ተብሎ ይጠይቋል።
ምን ዘጠኝ ዘጠና አራት ደውሎ የጠይቋቸው ከኛ ጋር አይደለም የሚቆረጥበት። ደንበኝነቱን አቋርጠዋል። እኛ
ዘጠኝ ዘጠና አራት
አዎ፣ እዛ ላይ ደውሎ የጠይቋቸው እነሱ ናቸው። ይሄን ነገር ማወቅ የሚችሉት
ሳንቲም ሳንቲም ማቋረጥ ባ- ማስቆም አይችልም።
ዘጠኝ ዘጠና አራት ነው የሚችሉት።
እሺ፣ እሺ።